ህጻናት ስንድስጥር ማክል ሰላም ነው?
ሰላም እንዴት ነው?
እግዚአብሔር ይመስገን። እ፣ ትኬት ማግኘት እችላለሁ?
ይቻላል።
ከባህር ዳር አዲስ አበባ ለመቼ
ለመቼ ነው ያለው?
እኮ ለዚህ ቀን ይበሉኝና check ላርግሎት።
እሺ፣ ለቅዳሜ
ቅዳሜ ከባህር ዳር አዲስ
እ?
አለ። ከባህር ዳር አዲስ ቅዳሜ አለ።
እሺ። እና ምንድን ነው የማደርገው?
ስንት ሰዓት ስንት ሰዓት ሁሉ ከጠዋት አራት ሰዓት ጀምሮ እስከ አስራ ሁለት ሰዓት ድረስ አለ። የትኛው ይሁን? ጠዋት ይሁን ከሰዓት?
ይሄ ከሰዓት
ከሰዓት ስድስት ሰዓት ሰባት ሰዓት ስምንት ሰዓት ዘጠኝ ሰዓት አስር አስራ አንድ አስራ አይ ሁለት ስም- ስምንት ሰዓት ስምንት ሰዓት ስምንት ሰዓት airport check in ሰባት